hello ሰላም ጤና ይስጥልን BestBet
hello
hello
hello hello፣ አይሰማም?
ሰላም ነው?
ሰላም ነው። እ፣ ጸጋ ይባላል agent ነኝ።
እሺ ጸጋዬ፣
እንትን ነበረ ሁለት cashier ነበረኝና እሺ እ፣ እንትን ላይ back office ላይ የአንደኛውን cashier ብቻ ነው እንትን የሚያመጣልኝ የዚህ የሌላኛውን cashier አያመጣልኝም።
የማንን ነው የሚያሳየህ?
እ፣
የማንን ነው የሚያሳየህ?
ጸጋዬና ኤልዳና የሚል cashier ነው እና የጸጋዬን ብቻ ነው ያሳየኝ። ኤልዳና የሚለውን ሳያወጣው ምንም ዝርዝር ብር ብሩ ምናምን የተሰራው ምናምን ገቢ ወጪውን አያሳየኝ።
back office ላይ ነው?
አዎ back office ላይ እሺ ቆይ አንዴ።
እሺ፣ ጃር ነው
back office አዎ፣ ጂአር እኮ የጃር ነው ካይሮ ነው።
የ- የ- user ኡ ማን ነው ጂአር የሚለው?
ጸጋዬ
እሺ ቆይ አንዴ። የጸጋዬን ሂሳብ አያሳይህም አይደል?
የጸጋዬን ያሳየኛል። ኤልዳና የሚለውን ነው የሚያሳየኝ።
እሺ አንዴ ጠብቀኝ መስ- መስመር ላይ እሺ፣ እሺ፣ እሺ። ቆይ መስመር ላይ ጠብቀኛለች። ቆይ ሌላ አንዴ።
hello ጸጋዬ፣ አቤት፣ አቤት።
AnyDesk ትልክልናለህ? check እናድርገው
AnyDesk?
እ
አይ አሁን እንኳን ስሩ አልነበርኩም።
እ
አ፣ እንትኑ ስራ አለ ኮምፒውተሩ ስራ አይደለም። አሁን ሌላ ቦታ ነኝ።
እ፣ እሺ ወይ እና ምን ይሻላል? አንተ እዛው ላይ ካልሆንክ አሁን በምናስተካክልልህ። እስኪ ቪዲዮ ይላክልህ
ምን ማስተካከያ እ አዎ ወይ በቃ ከእንትኑ ስ- ሰው ልደውል። እስከ ስንት ሰዓት አላችሁ እናንተ?
እስከ አራት ሰዓት አለ።
በቃ እሺ፣ እዛን ሳልደውል እሺ ይቻላል።
እሺ በቃ